አቤት hello ሀብታሙ አቤት ሰላም ነው አለው አለው አለን ምን የት shop ላይ ነው አርዴራዊ ዲምቤለ ሐመራዊ ሰላሳ ሰባት ሐምራዊ ሰላሳ ሰባት አዎ hardware ID እኮ ለ GR ነው ሀብታሙ አዎ አ- እንትን እ እ?
hardware ID አዎ፣ ለ GR አር- ነው የሚያስፈልገው ካይሮን አያስፈልገውም እሺ አሁን የጠራው ሱቅ የካይሮን ነው
ከሮሳ እንትን ነው virtual ኳስ ነበር ኳስ ነው እንትን እዚህ ለመጠቀም ፎቶ ላይ virtual ላከው ነው እየሰራው ነበር ፎቶ እ ላይ ላከው ነው እ እኮ ፎቶ ላይ ላከው ለሐምራዊ ሌላ system ነው ሌላ provider ነው
አሃ hardware እ፣ ID አይቀበልም system ኡ እሺ
እሺ ለዛ እንትኑን hardware የሚቀ- hardware ID የሚቀበልም የ shop ኡን ስም ንገረኝ እሱን ነው የምፈልገው ሐምራዊ ሰ- ሰላሳ ሰባት ካይሮን ነው አ፣ hardware ID ካ- አይቀበል አይፈልግም እሺ just አመረ virtual password እየሰራው እኮ ነው ኳስ ኳስ እንትን ለኳስ ነው ፈልጌው
ገባኝ። ኳስ virtual ነው የምታጫውተው አይደለ? እኮ virtual የእሱን እየሰራው ነው ኳስ football ለ football ነው እንትን እኮ ቨርቹዋል የእሱን ሾፕ እየሰራው ነው የእሱን shop ስም ነው የምትነግረኝ።
እ የእሱን shop ስም ነው የምትነግረኝ።
አሀ እዛ እንትኑን እ፣ እዛ shop ኡ በዛ የ football ኡ ነው ማውራው እንትን ምን ምነግረው አ የ shop ኡን ስም ሐምራዊ ሰላሳ ሰባት አይደለም። እሺ ሐምራዊ ሰላሳ ሰባት ሌላ ነው።
አዎ እሱ አርቲራ አዎ ID virtual ስለሆነ ነው እሺ ም- ይኛው አለ ያኛው እናንተ ላካችሁ message አለ ልንገር
እሺ የትኛው ነው? reply አድርግበት። እሺ ላክንበት ላይ አዎ እዛ የተላከው አለ ከነ password ምናምን አለ የስፖርት shop ነው።
አዎ ስፖ- ስፖርት shop ነው ሀብት ሀብት ፓውል ወላይታ የሚለው አዎ ይሄኛው። ቆይ አሁን ቴሌግራም ላይ ይጻጻፍልኝ። ይሄኛው ነው። ይሄኛው ነው።
አዎ አዎ አዎ እራሱ ነው okay ያው የምለው እሺ ምን ሆኖብህ ነው?
ገና ዛሬ ከፍታል ብዬ hardware ID ምናምን ብሎ ያኛው domain ሲ- እንትን password አ- ሲያስገባ በእሱ አይቻልም አይደለም የምገባው። ከላይ የላክንልህ link አለ አይደለ?
እ በዛው በእሱ link ተጫነው። መጀመሪያ አ link ኡ ላይ ጭኜ ነው የምገባው link ኡን ተጫነው ነው የምትገባው። እሺ ያ የ virtual ነው።
አሀ እሺ አሁን link ኡን ጭኜ እዛው password ነው የማስገባው እንደዚህ አዎ ID የለም user ን ይጠይቃል፣ password ይጠይቃል። copy paste አድርገህ እ ማስገባት ነው።
አሀ እንደዛ እዚህ ነው። እሺ
እሺ አሁን ግልጽ እምቢ ሆነ ካለ እንዴ እስክላክልኝ እኛ እንገባልሃለን።
እሺ እሺ አሁን እሺ እሺ አሁን ገባለሁ እሺ